hello ትኬት ፈልገን ነበረ ለዛሬ ለዛሬ የሚያደርስ ትኬት አለ እስከ ጅጅጋ
ከየት
ለጅጅጋ ትኬት ከላምበረት
ትኬት ትኬት አዎ ለጅጅጋ ለሶማሌ ክልል ማለት ነው ዛሬ ምንም አይመስለኝም
ለዛሬ አይኖርም የለም
እሺ ለነገ ለነገ ቁረጭ እስኪ እስከምንደርስ ይበልተናል እ?
ለነገም ቁረጭ እሺ አሁን
ኦንላይን ነው የፈለጉት
ያ ኦንላይን ነው የፈለጉት
እኮ አሁን ላይ ሰውን አሁን እንመጣለን አሁን ደርሰናል እዚህ የት ላምበረት ነው የፈለጉት? ላምበረት ዛሬ ዘጠኝ ሰዓት
እሺ ቆይ እሺ